ሄሎ ጤና ይስጥልኝ። በላ እንቁላል ተቆምልኝ።
እ
በላ እንቁላል የተመረኮመለጠው አሁን አልሞንበት ነው እ አሁን ነው
ኦሮምኛ አልችልም እንዴት
እ እ እንዴት
አልችልም አልችልም።
አገሽ ሄሎ ሄሎ
ይሰማ እየሰማሁ ነው። ተድላ አምቡላንስ ድርጅት ነው። ይሄ አምቡላንስ አገልግሎት የሚሰጥ ድርጅት ነው። ምን ልርዳክ?
ኦሮምኛ ነገ ሰኑ እንግዲህ
ኦሮምኛ ኢምቤኩ